አሎ ቤት አቤት፣ ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
እንትን ባንድ ምናምን ጥሎኝ ነበርና እሺ ከአስር ኮድ ንገረኝ።
እሺ አስር እሺ
ሰላሳ አንድ እህ ዜሮ ሁለት እህ አርባ ስድስት አርባ ስድስት እሺ ያው አብረቼ እልሃለሁ። እሺ lost ነው።
lost ነው የሚል የለውም ነው?
አዎ በአንድ አለ ወደቀ።
አይ በሁለት ነው አባ።
ማን አለ ሌላ?
እ ሌላ ማን መሰለ? ኦሳሱና የሚለውና ሌንስ የሚለው
ሌንስ okay።
አዎ።
ይሄ እንጂ ማለት በአንድ ቢወድቅ ኑሮ ሊሳጥን ነበረ።
ምን አልከኝ?
odds ከስንት መሆን አለበት ለሚመለስ?
ከሀያ በላይ ከሀያ በላይ ተካፍሎ ከሀያ በላይ መምጣት አለበት።
ግድ ነው እንደዛ።
አዎ አባቴ። አዎ እሺ እሺ አባ፣ ስለ ደወልክ ነው። አመሰግናለሁ። መልካም ቀን thank you። እሺ ምን አባቴ።